ጤና ይስጥልኝ አሊ ባባ።
ሰላም ነሽ? እንዴት ነው?
እግዚአብሔር ይመስገን አባት።
ፓስተር ብለሽ ነበር ትናንት ፕላት።
እሺ ምን ነበር
ቅያሪ አመቻችላለሁ ብለሽ
እኮ መተነው አሁን ፓስተር ነው ያለሽው? አዎ እኔ አዎ፣ ፓስተር ፓስ- ነው ያለሁት። ምኑ ጋር?
ፓስተር አደባባዩ ፊት ለፊት
okay፣ አደባባይ ወደ አደባባይ ታቃልበልሽ። እሺ አዎ፣ ባባ ስልክሽን አደባባዩ አታነሺም፣ ፊት ለፊት በዛኛው ስደው
እኮ አይ ሀያ እንትን አንድ ብሎት ሰላሳ ነው አንድ እኮ በሚለው ሀያ አንድ አዎ።
ስልሳ እ አዎ ሰለሞን የሚል አለ አዎ ሰለሞን አዎ አዎ፣ እኮ ና ይኸው እኔ እዚህ አደ- ፊት ለፊት ቆሜያለሁ እሺ እሺ እሺ